ለማን ይባባ
አሎ ጤና ይስጥልን።
አብሮ ይስጥልን። መኪና የምትፈልግ የነበር ቅያሬ በኤሌክትሪክ በምን
በኤሌክትሪክ ቤትስ ነው ያለኝ።
ሪስ ነው ያለኝ በኤሌክትሪክ ቅያሪ።
አ፣
እሺ ልደውልልዎት አረጋግጬ አባት ቁጥሮትን ይንገሩኝ።
አ፣ ፓስተር አደባባይ ምናምን ብላችሁ ነበር ቲክቶክ ላይ።
አዎ እሱኛው እኮ ስለወጣብን ነው እኮ። ሌላ ሰሞኑን የሚገቡ መኪኖች አሉ። በቢትስ ነው አይደል ያሉ?
አ፣
ማን ነበር?
መኪናውን ተስፋዬ ማይ መኪናውን ማየት የሚችል ሳለ አሁን እዛ
የምኑን መኪና የእርሶን ባ- ቢትስ የ- የኔን መኪና ማየት የሚችል ሰው አለ?
አይተን ነው ምናምን ስለተባለ አ፣ ናይ እኔ አሁን- እኔ አሁን መጥቼ ነበር እዛ።
እስኪ አንዴ ጠብቁኝ።
እሺ
ይምባባል ካሳ ደርሰዋል አይደል? አባት ወይ መስመር እ፣ እ፣ ፓስተር ደርሰዋል አይደል?
እኔ ፓስተር በሩ ላይ መግቢያ የላችሁም እንጂ ብገባ ራሱ ቆሜ ያለው ይኸው እኛ ራሱ እኮ አለን፣ ይኸው አለን እኮ ታዲያ።
እስኪ ይኸው ብሉ ብላክ ቢትስ ነው ያዝኩት።
እ፣ እሺ ብሉ ብላክ ሀን አ- እሺ፣ እሺ ቆይ ትይው።
አደባባይ ስተነሽ እ፣ ኦኬ እንዲህ እያለፉ ያሉት ደርበው ይኸው
ሀንቾ እ፣ ይኸኛውም ይኸው አባት መታለች ልብሷ። አባት አባት ሰላም ነው አለን። አንቺ ነሽ በቲክቶክ